Sorry. Hello, ጤና ይስጥልኝ ሲኒስተር
ሄሎ Hello፣ አቤት።
እ ሰላም ነው?
ሰላም አለን። እንዴት ነህ?
እግዚአብሔር ይመስገን ደህና ደህና ናችሁ?
ደህና ነን አለን።
እ ስለ አክሲዮኑ ነበረ።
እሺ፣ አክሲዮን ያው ከሁለት ሚሊዮን ጀምሮ ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን መግዛት ይችላሉ። አሁን ስምና ቁጥር እየመዘገብን ሰኞ ላይ ነው ሽያጭ የምንጀምረው።
እሺ መዝግቢኛ።
እሺ፣ ማን ልበል ስሞትን?
ፈንታዬ ታምነ።
እሺ፣ ስልኮቴን አሁን የደወልኝ አስራ አንድ ቤት።
አዎ
እሺ፣ እንደውሎታለን። የት አካባቢ ነው ያሉት? ይቅርታ ቄራ ቄራ ነው። እሺ፣ እሺ። ምን ላይ ነበር ማስታወቂያችን የሰሙት?
እ ምን ላይ ነበር ማስታወቂያችን የሰሙት የደወሉልን?
ቴሌቪዥን እሺ፣ እሺ፣ እደውልሎታለሁ። እሺ